ሄሎ፣ ጤና ይስጥልን። ዶንኪ ቲዩብ ነው። ሄሎ፣
ሄሎ፣ ጤና ይስጥልኝ። አይሰማም?
ጤና ይስጥልን። ዶንኪ ቲዩብ ነው። አይሰማንም።
አይነት
አራት ያለሁበት ነው።
ዙር የወጌሽ ዩቲዩብ ስልጠና እየመዘገብን ነበር። ምን ልርዳው?
ኦኬ፣ ምዝገባ ነበርና እ፣ ምን ምን ደው ማሟላት ያለብኝ?
ስሞትም አልበል ናትናኤል ኤፍሬም
ናትናኤል ኤፍሬም ኤፍሬም
ናትናኤል ኤፍሬም ነው ያሉኛል።
አ አ አ
እሺ፣ ስልኮት?
ዜሮ ዘጠኝ አስራ አንድ እሺ፣ አርባ አንድ ሰማንያ ስምንት ዘጠና ሰባት
ዘጠና ስምንት ሰማንያ ሰባት
ሰማንያ ስምንት ዘጠና ሰባት
አርባ አንድ
ሰማንያ ስምንት ዜሮ ዘጠኝ አስራ አንድ ማለት ነው።
እሺ፣ ሰማንያ ስምንት ዘጠና ሰባት አ ከየት አካባቢ ነበር የደወሉልን?
እኔ ካሳንቺስ አካባቢ ነኝ።
ማስታወቂያውን ከምን ላይ ነበር ያዩት?
እኔ እንትን ላይ እ፣ TikTok ላይ
ኦንላይን ነው በአካል ለመማር ያሰቡት?
እ እ
በኦንላይን ነው በአካል ለመማር ያሰቡት?
እ፣ ኦንላይን እችላለሁ። ኦንላይን ቢሆን አዎ።
Okay። የሶስት ወር ኮርስ ነው። ኮርሱ እሺ ሁለት ወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን ወይ ሶስት ቀን ቪዲዮ እንልክሎታለን በአካል የተማሩትን።
እሺ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር meeting ይኖሮታል።
Okay
ለዚህም ክፍያው ሰባት መቶ ሀምሳ ብር ነው በ credit hour። የምንሰጠውም credit hour ሀያ credit hour ነው።
Okay ሰባት መቶ ሀምሳ ብር ስንት ይመጣል ጠቅላላ አንዴ ለመክፈል?
አስራ አምስት ሺህ ብር
Okay አስራ አምስት ሺ ብር። እሺ Yeah፣ እስከ የካቲት አስራ አምስት ሀያ ኦኬ አምስት ለሚመዘገቡ ተማሪዎች ግን አ የመጨረሻ YouTube ስልጠና ስለሆነ discount አለው።
እሺ ስንት ነው?
አስር ሺህ ብር ይሆናል። በ credit hour አምስት መቶ ብር Okay አምስት መቶ ብር ይሆናል።
Yeah።
አስር ሺ ጥሩ። እሺ እሺ ስለዚህ መቼ ነው ኦንላይን ላድርጎት ወይስ በአካል?
እ፣ እ፣ በአካል ሲሆን እንዴት ነው? ይቅርታ በአካልም ማለቴ ሲሆን ክፍ እ ቀኑ ቀኑ ማወቅ አለብኝ።
ከአስራ አንድ ተኩል እስከ አንድ ተኩል Okay ማታ ከስ- ማታ ከስራ ሰዓት መውጫ በኋላ መውጫ በኋላ okay። በሳምንት ስንት ቀን ነው የሚሆነው? ለማስተካከል በሳምንት ሶስት ቀን ነው የሚሆነው።
በሳምንት ሶስት ቀን ቀኖቹን ማወቅ ይችላል አይቻልም? ማወቅ ይቻላል።
ይችላለሁ።
ሰኞ፣ ሮብ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ከሁለቱ አንዱ ቀን ነው የሚሆነው።
Okay ሁለ- አንዳንድ ቀን every other day ይሆናል ማለት ነው።
አዎ Hello በሳምንት ሶስት ቀን ይሆናል ከእሑድ ውጪ።
ከእሑድ ውጪ አዎ Okay።
ሰኞ፣ ሮብ፣ ዓርብ ወይ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ።
ማክሰኞ አ እሺ እሺ እሺ። ስለዚህ እንደውም አደርገው
ምን አሉ?
Account ማግኘት እችላለሁ።
አዎ አካውንቱን አሁን text መቼ ነው አደርግልዎታለሁ።
ማብቂያው? Sorry ማብቂያው መቼ ነው?
በአካል ነው ኦንላይን? በምን ወሰኑ?
በአካል በአካል በአካል
በአካል ከሆነ መጋ- የካቲት 25 መ- class እንጀምራለን።
የካቲት አምስት አሁን ምንድን ነው? አስራ ሀያ ነው። okay አዎ ስለዚህ እስከ ነገ የካቲት ምናምን መመዝገብ አለብኝ
አዎ እስከ አይደል?
የካቲት 25 ለሚመዝ- የመዘገብከው እሱ ነው። screen የከፈሉበትን screenshot አድርገው አዎ።
ቴሌግራም ላይ ስምዎትን፣ ስልክዎትን እና በአካል ላይ ኦንላይን የሚለውን ገልጸው ይልኩልናል።
ጥሩ እሺ እሺ
እሺ account ልኬልዎታለሁ። በምልክልዎት account ነው የሚልኩት።
መልካም እሺ እሺ እሺ፣ ስለደወሉ አመሰግናለሁ።
እናመሰግናለን። መልካም ምሽት።
አሜን አሜን እሺ እሺ